ጤና ይስጥልኝ ቪስፔ ዲቦራ ነኝ የባኮለር ነው።
ጤና ይስጥልን።
አቤት
ትላንትና ከትላንት ወዲያ ማለት አርብ ዕለት ውትድሮ ያደረኩት ሪኩዌስት ነበረ።
እሺ እስካሁን ድረስ አልገባኝም። አራተኛ ጊዜ አሁን እየደወልኩ ነው። ምን- ሁሌ ሲደውል ደግሞ ዚምቤ ይዟል እያላችሁኝ አዎ እንደ- እንደዛ ሆኖብን ሆኖ አባ ማለት ከቤት ቤት አይደለም ችግሩ። እኛ እናም ያሉትን መፍትሄ የለም ማለት ትራንዛክሽኖች ነው?
በሙሉ አይ እያሳወቅናቸው ነው። ያው እነሱ ከስር ከስር ስለሚመልሱ ለዛ አ- ነው እ፣ ማለት ያው ሳምንት የሆነው ምናምንም አለ፣ ግን ደግመን እናሳውቃለን። እኛ እ፣ የመቼ ዕለት ነበር ያሉኝ? የአርብ ነው።
አርብ ዕለት አርብ አርብ ዕለት ነው እሺ እስኪ የቤት ቤት ቁጥሩን ንገሩኝ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ አስራ አንድ ሰማንያ አምስት ስልሳ አምስት ዜሮ ሰማንያ አራት አምስት ስልሳ አምስት ዜሮ ዜሮ አራት እሺ ትንሽ ጠብቅ።
እሺ